hello ጤና ይስጥልን።
ጤና ይስጥልን። አሁን ያሳያችሁ ቶይሌት ስንት ነበር ዋጋው?
ምን አለኝ?
አሁን የታየች ቶይሌት
አሁን
አ
እሺ፣ ቶይሌት ቀዩን ነው?
አ
እሺ፣ ሁለት ሺህ አንድ ነው።
እኮ ስንት ነው ዋጋው? ሀያ አንድ ሀያ ሁለት ሁለት ሚሊዮን ሁለት ነጥብ አራት ድርድር አለ በአካል ሲመጡ